እና
አቤት አይሰማም።
ያዳሁት
እንትን ነበር ባለፈው ወጪ አድርገን እሺ ከሁሉ ስፖርት ወጪ ተደርጎ ነበርና ታይልኝ transaction ኑ withdraw ነው
withdraw ተደርጎ ብሩ ወደ ቴሌ ብር አልመጣም።
እሺ ከ transaction history ላይ screenshot አድርገው ይላኩልን ምኑን በቴሌግራም ላክልኝ?
screenshot ላክ?
አድርገው transaction history ዎትን የእሷን
okay አይ አላደረ screenshot አልሆነም፣ ግን አንትኑን እንድነግርሽ ነበረ ቁጥሩን።
ቁጥሩን ቢነግሩኝም ለውጥ ስለሌለው ከ transaction history ላይ ያልገባልዎትን screenshot አድርገው ነው የሚልኩልን ወደኛ
okay እሺ